ጤና ይስጥልን ጠብታ አምቡላንስ።
እሺ ከቲክቶክ ላይ ነበር የወሰድኩት training ለመውሰድ ነበር።
እሺ ስልክ ልስጥሽ?
እሺ እሱን የሚመለከተው ዜሮ ዘጠኝ አስራ ሶስት እሺ አንድ ልጻፈው ዘጠኝ አስራ
አስራ ሶስት ዜሮ ሰባት
ዜሮ
ዜሮ ዘጠኝ አስራ ሶስት ዜሮ ሰባት አልሽ አዎ ዘጠና ሰባት አስራ አምስት ዘጠና ሰባት አስራ አምስት አዎ ወይዘሮ ፍሬ ህይወት ይባላሉ። እሳቸውን አውራቸው
እሺ አመሰግናለሁ።
እሺ